ይስጥልኝ። ያስለወደዋል አሎ ጤና ይስጥልኝ።
Hello ወይና- ሰላም ጤና ይስጥልኝ።
አለን አለን እና- እ፣ ለማንኛውም ነበር ለነገ የሚመጡ ከሆነ
ምን አሉኝ?
ነገ ለነገ የሚመጡ order ከሆነ- ማድረግ ፈልገው ነው።
አዎ፣
የት አካባቢ ነው ያሉት እርስዎ?
ፋይናንስ ቢሮ ውቤ በረሃ ወደ ስድስት ኪሎ መሄጃው ውቤ በረሃ አዲስ አበባ ውስጥ ነው። ይቅርታ አ- አዲስ አበባ ፋይናንስ ቢሮ የመ- ዛሬ መጥተው ነበር
Okay፣ እሺ።
ፋይናንስ ቢሮ አድርጎ ይመጣሉ።
እ?
አዎ ይመጣሉ። order አድርጉ። ለነገ order አድርጉ ይመጣሉ።
እሱም ነው የምታዘው አምስት ኪሎ ቲማቲም አምስት ኪሎ ሽንኩርት
order ማድረግ ይችላሉ። እሺ እ?
order ማድረግ ይችላሉ። እሺ ነገ ይመጣሉታል።
አሀ፣ ሲመጡ ነው አሁን አይቻልም
No በ application እኮ ነው order የሚያደርጉት።
በአፕሊኬሽን
አዎ በአፕሊኬሽን እስከ ዛሬ እንዴት ነው የሚጠቀሙት? ይቅርታ ይዘው መጥተው ነው እንትኖች እናንተ ልጆች የመጡት ቢሮ በር ላይ
Okay okay። እነሱ የሚመጡ ከ- ውቤ በረሃ ነው ያሉት አይደለ?
ውቤ በረሃ ፋይናንስ ቢሮ አዲስ አበባ ፋይናንስ ቢሮ እ፣ በቃ እሺ፣ አሳውቅሎታለሁ። ከመጡ ያው መግዛት ይችላሉ። እሺ እሺ እሺ እሺ እሺ እሺ